ዘፈኑን እና አራራዩን ዘህብረት ዘመህ አያይዘህ አቡኑንም ዝመም ስንክሳር አንብ ጥንተ መሪ ሰላም ለኪ ብሎ ውዳሴ ማርያም ተሰመኪ ፍቅርተን ይምራ መዘምራኑ ወበንተ ዘናቤኪን በዜማ ይቀበሉ ተመሪ ታቦትን ለብቻው ይዝለቅ የቀረውን ለሌላው እድል መዘምራኑ በዜማ ወበንተ ዘናቤኪን እንዲሁ ይበሉ ጥንተ መሪ ለብቻው ለኪደሉን ይዝለቅ መዘምራኑ ዘህብረት ወበንተ ዘናቤኪን ይዝመሙ በመሪ ወገን ጸሎታ ለማርያም በአንሺ ወገን እንዲሁ ጸሎታ ለማርያም ይበሉ ግራና ቀኝ እያፈራረቅ እንዲሁ ዝለቅ። በመጨረሻ ጸሎታ ለማርያም በቆም ወስለታ ለኢትዮጵያ የቀባማ ተወልዳ በመረድ በል አልዎ ሽብሸባ አያይዘ ተፈሲ ማርያምና መልካስል አብጽህ ይካ እሰግር ለኪ ብሎ አንድ ታምርና አንድ ታምር ኢየሱስ ያብጽህ ይዲ ምስባክ ይካ ወንጌል ያንብ ጸጋሁ ለእግዚአብሔር የሀሉ ብሎ ሶስቱን ኪዳን ያድርስ። እርሳቸውም ለከ ለአብ ዘየማስን ወደሰከ እግዚኦ ለከ ዘምልብን ናቸው። ጥንተ መሪ ሰለስት ዝንቱ ውእቱ ቤት ይምራ ወይ በል ስማኒ እግዚኦ ጸሎትየ ሀሌ ሀሌሉያ ወይዛ ቅድሜከ ጋርየ ሃሌ ሃሌሉያ ወይትሚጥ ገጸከ እምኔየ እምኔየ በለተ ምንዳቤየ አጽመ ዝነካቤየ ሃሌ ሃሌሉያ ተጽዋ ከበቶነ ስማኒ ሃሌ ሃሌሉያ ለዓለም ወለዓለም ዓለም ወለዓለም ዓለም ነጾመ ጾመ ወናፍቅር ቤጸነ ወናክብር ሰንበቶ ለአምላክነ